አመሰግናለሁ።
Hello ይበቃኛል። ወይ ዜሮ አንድ አንድ ላይ ደውለህ ነበር?
አዎ እንዲህ እያለኝ ነበር። በእናትህ እ፣ ስልሳ አንድ ሰባ ዘጠኝ ስልሳ አንድ ሰባ ዘጠኝ ምን ሆነብህ? ምን ሆነብህ? ስልሳ አንድ ሰባ ዘጠኝ አሁን ደርሳል፣ አሁን ደርሳል እያሉ ሰዓት ይሄደብኝ አለቀ። እስካሁን አልደረሰም። በጣም ስምህ ማን ልበል?
ሀያቱ
ሀያቱ ከየት ነው ያልክ- የያዝከው?
ዛሊ ከእኔት ስቆት ነው ኢንተርናሽናል ነው ልክ ነው
ምን- ምን ስንት ኢንተርናሽናል ደቂቃ ስንት ደቂቃ አልከኝ? አያቱ
አራት ደቂቃ አልቋል። ስረምቋል ቆይ እሺ፣ አያቱ ይክፈትልኝ። አንድ የጠብቀኝ መስመር ላይ ክፈት ነው እሱ እሱ ደግሞ ምን አስቦ
እየዋለሁ እኮ አልሰማኝ አለ። ወይ ሀያቱ ከዚህ ፈተና አንወጣም። ስትጨርስ ነው የምትደውለው።
ኧረ በፈጣሪ ስም ማርያምን Chinese እኮ ነው።
ትንሽ ምን ነበር አስይዘ አልነገርኩህም መሰረት ነኝ።
ያመስ ኧረ ግን አትጨነቅ፣ ስትጨርስ ደውል።
ምንም ትጨምርበታለህ ምንም ምንም አድርጊ በቃ ነገር ፊት ደውል ጠይቅ። ያስቀጣኛል ማርያምን አንተ አላሳዝንም አገኛለሁ ብዬ አገኛለሁ ብዬ ሳጣሁ አላሳዝንም።
አይ ተው ተው ተው ይቻላል አታገኘ እሺ